ሄሎ
ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን።
እግዚአብሔር ይመስገን። እሺ ምን ታዘዝ?
ድንቅ ልጅ ነበረች እና ለማስተናገድ ነበር።
እሺ ይቻላል። እድሜዋ ስንት ነው?
እ?
እድሜዋ ስንት ነው?
እድሜዋ ጥር ላይ ነው መሰል አራት ዓመት የገባው እድሜዋ
አራት ዓመት ነው። ምንሽ ነች?
እ፣ የአስሬ ልጅ ነች።
እሺ ይቻላል።
አስፈቅጄ ነው እ?
ችግር ችግር የለውም እናቴ። እሺ ቤተሰብ ብቻ ነው የማይቻለው። ይቻላል። እሺ የህፃኗ ስም አለበት?
ፋጡማ አሊ
ፋጡማ ማን?
ፋጡማ አሊ
እድሜዋ አራ አምስት
አምስት አይሞላም እድሜዋ።
አራት ጥር- ጥር- ጥር ላይ ነው አራት ዓመት ያገባው።
የቤተሰቦቿ ስልክ ይኖርሻል?
ይኖረኛል አዎ።
ዜሮ ዘጠኝ ንገሪኝ። እሺ እሺ አንድ ሌላው ጣጠጥ ችግር የለውም። እሺ አድራሻ የት ነው?
አውደ አድራሻ ፊጋ መብራቱ አካባቢ
እስከዛ ስልኩን አውጪ። ችግር የለውም።
አስራ ሁለት
እሺ ዜሮ ዘጠኝ አስራ ሁለት አንዴ ጠብቂኝ።
እሺ አስራ ሁለት
ሰላሳ ዘጠኝ ሰላሳ ዘጠኝ አስራ አራት አስራ አራት ሰባ ሶስት ሰባ ሶስት እሺ ያንቺን ስም አለበል እህት
የእኔ ሀዋ መሐመድ
እሺ፣ ስልክሽን ሊያንስ ሀዋ ዜሮ ዘጠኝ
ይህን ያዙ። ሌላ ልስጥሽ? ይህንንም ይሁን ያዙ። ይህን ያዙ በቃ።
ዜሮ ዘጠኝ ሀያ አራት ነው ስንት ነው? ከዛ ሀያ አራት አዎ፣ ሀያ አራት
አርባ ሰላ- ሁለት አር- ሀያ ሀያ አራት አዎ እሺ ማስታወቂያው ምን ላይ ነው የሰማሽው ሀዋ?
እ፣ ዶንኪ ቲቪ ላይ ነው የሰማሁት እና በቅርቡ አይቼው ነበር የሆነ እንትን አቅርቦ አዎ እሱን እከታተለው ነበር እና ለዛ ነው።
እሺ ሀዋ እናመሰግናለን። እንደውላለን።
እሺ እሺ ቻው፣ ሰላም፣ መልካም ቀን።
እሺ እሺ